ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ሁሉ ማለት ሁሉ ላይ ቴሌ ብር እንዳለች ለምንድን ነው ምን አሉኝ?
ቴሌ ብር
የተሰማኝ አይደለም።
ቴሌ ብር ሁሉ ላይ ሁሉ ላይ
system update የተደረገ ስለሆነ
አዎ system ሌላ ነው አለች። እኔ እንጃ ግን ሁሉ ላይ እንትና ብር ሆናለሁ ብዬ
እሺ
ቴሌ ብር ደግሞ እዛ ላይ የለም ምን እንደሆነ
እኮ system update የተደረገ ስለሆነ ነው። በትዕግስት ይጠብቁ።
እሺ እሺ መልካም